Uh, Hello? Hello?
Hello አለቃዬ፣
Hello
Hello ሰላም ናችሁ?
Hello፣ ይሰማል። ሰላም እንዴት ነህ?
እግዚአብሔር ይመስገን። Ethio Chicken
Ethio Chicken። አዎ
እ፣ አንተ ፈልገን ነበር በእናትህ። Ethio Chicken ጫጭቶች የሚገቡ አሉና
እሺ፣
እና disinfectant virucide ወይም ደግሞ ቫይሩስ ፈልገን ምናልባት በእናንተ የሚታወቁ ቦታ ነው። ጎጃም በረንዳ ምንም አጣው።
እ፣ ለመጀመሪያ ጊዜ ጫጩት ለማዘዝ ፈልጌ ነው ከኛ ድርጅት።
ታዟል፣ እናንተ ጋር ታዟል።
እሺ፣
ግን እንትን ፈልጌ ነበረ ይሄ ኬሚካል የሚረጭና ገበያው ላይ አጣሁኝ ዞሬና ምናልባት እናንተ ጋር supplier ኦች ወይ ሻጮች ካሉ information ፈልጌ ነው።
ስምህን ንገረኝ እስቲ።
ዳንኤል ምስራቅ ነዋይ ነው እናንተ ጋር ደንበኝነታችን።
እ፣ አዘናል ጫጩት አራት ሺህ ዶሮ የሚመጡ አሉ።
በማን ስም?
በምስራቅ ነዋይ ስም ነው። እኔ አሁን የፈለግኩት disinfectant የምታውቁት ካለ ነው።
እ፣ ምንድን ነው ም- ምስራቅ እ፣
ነዋይ ናት።
እም፣ እሺ፣ ያንተን ስም ንገረኝ እስቲ።
ዳንኤል ስሜ ነው።
ስልክ ቁጥር ዜሮ ዘጠኝ
አስራ ሶስት እ፣
ስልሳ አንድ ዜሮ አምስት ሰላሳ ሁለት ወይም ደግሞ
ሰላሳ ሁለት ችግር የለውም። እ፣ የ- ከየት ነበር የደወልክልኝ?
ጣፎ ከጣፎ ነው የምደውልልህ እዚህ አዲስ አበባ ማለት ነው።
አ፣ ወይ ደግሞ ዜሮ ዘጠኝ አስራ ሶስት አርባ ሰባት ሰላሳ ዘጠኝ ሰባ እና ምናልባት supplier ኦች የጎጃም በረንዳ ማጣው አዎ ሌሎች ቦታዎች ላይ ማጣው እና የምታውቋቸው ካል እዛ አካባቢ የእኛ ተወካይ ስላሉ ነው። የእኛ ተወካይ ስልክ ልስጥህ።
በቃ ቫይረሱ ሊኖራቸው ይሆን disinfectant የእኛ ተወካይ አለ፣ እሱን ትጠይቀዋለህ። መረጃ ሙሉ መረጃ እሱ ጋር አለ። የጫጭቶቹ ባለሙያ ስለሆነ የእሱን ስልክ ልስጥህ።
አ፣ ዶክተር ደቻሳም ዶክተር- ዶክተር ደቻሳ ስማ መጣ አይቶታል ሳይቱንም ምንም hello።
እሱን ጠይቀዋል።
አዎ እሱም አዎ።
እንትን ምናልባት በእናንተ በኩል contact ኦች ካሉ ነው
ከሱ ካላገኘ የእሱ የበላይ ስልክ ልስጥህ እንዴ?
የበላይ ሰው ምናልባት ረ- እንትኖች supplier ኦች ሆነው ነጋዴዎች እኮ የምታውቋቸው ካሉ እናንተ አ፣ equipment ም ኬሚካልም እናቀርባለን ያሏችሁ ካሉ ቢሮ ላይ ካለ ብዬ check አድርገህል እሱ መረጃ እኛ ጋር አይኖርም። እሱ ነው?
መረጃ አዎ።
በቃ እሱን check ላድርግ ብዬ ነው።
እሺ፣ እሺ፣ እሺ።
እሺ እሺ